Questi. ሄሎ
ሄዳው ሰላም ጤና ይስጥልኝ። ቤት ቤት
አዎ፣ በሱ ቤት ነው። ምንድን ነው ዛሬ ኮኔክሽን ፕሮብሌም ነው፣ እየሰራ አይደለም። ልጆች ካስተመር ቆሞ እየጠበቀ ነው።
የት ነው? ይቅርታ
ኤፍሬም ተወዶ የሚልካሽ ፍሬም ሾዶ እንትን ነበር ይሰ- እየሰራ አልነበረም። አሁን ግን ተስተካክሏል። እስቲ ሪፍሬሽ አድርገው ወይ ሪስታርት አድርገው ኮምፒውተርህን።
አዎ፣ ተስተካክሏል ሲስተሙ።
አዎ አዎ እሺ